ጤና ይስጥልኝ Best Bet ቤቲ ነኝ ምን ልርዳው?
ሰላም ነው?
ሰላም ጤና ይስጥልኝ።
ዊዝቦል አድርጌ ነበር ከ Best Bet ደርሷል ጨዋታ።
በዚህ ስልክ ነው?
አዎ በዚህ ስልክ ስንት ብር?
አራት ሺህ ብር።
እሺ አንዴ ጠብቀኝ እሺ check ላድርገው።
እሺ።
አራት ሺህ ብር ወደ ቴሌብር account አስር ሰማንያ አራት አስራ አራት ሰላሳ ነው።
አዎ።
እሺ confirm አድርጌልሃለሁ። ገብቶልሃል። check አድርገው። ስለደወሉልን እናመሰግናለን። መልካም ቀን።